ሰላም ጤና ይስጥልን። ችብችብ
ደህና ደንበኞች ደህና እግዚአብሔር ይመስገን።
እም፣ ትላንትና እንትን አዝዤ ነበር እና order አድርጌ ኮዱ ደርሶኛል፣ ግን አልተደወለልኝም። የ delivery የሹፌሩን ስልክ ትሰጪኛለሽ?
ትላንትና ነው እንትን የተባሉት order ያደረጉት።
አዎ፣ ማታ ግን ኮዶቹ ተልኮልኝ ነበር።
Okay፣ ትላንት driver ደውሎ ነበር እርስዎ ጋር?
no no no አይደለም፣ ዛሬ ነው የምጠይቅሽ። እሱማ ትላንት ነው የተደረገው፣ ግን እሺ፣ ዛሬ ነው ስልክ ቁጥር ይንገሩኝ እስኪ የእርስዎ።
በደወልኩ ስልክ ይነግሩኛል። ይቅርታ እንትን ስለማይል።
ዜሮ ዘጠኝ ስልሳ ሶስት እሺ፣
ዜሮ አምስት እሺ፣ ሰባ ስድስት እሺ።
ሰላሳ ሰባት
ሽንኩርት፣ ማንጎ፣ ካሮት ነው አይደለ? በአስራ አራት Yeah።
ያዘዙት። እዚህ ጋር ግን እንደወጣ አይደለም የሚያሳየኝ ገና assigned ስለተባለ ነው ኮድ የተላከሎት።
እና ዛሬ አይወጣም ማለት ነው።
ለነገ ነው የሚወጣሎት ይኛው እኔ ለዛሬ ነው የተፈለገው። እንዴት ነው እንደዚህ የሚሆነው?
location ኦት የት ነበረ አሉኝ?
ደንበል ደንበል ለባ አሁን ነገ በዓል ነው። እስኪ እንዴት ነው የምናደርገው?
Okay። እስኪ ቆይ መምጣት የሚችል ከሆነ warehouse check አድርጌ ልንገሩት።
አዎ አላ ነገ በዓል ስለሆነ ደንበል ነው ያሉኝ አይደል?
አዎ ደንበል እና የጋሽን ላላድራማ እንደ እሺ አንዴ ልደውልልዎት።
እሺ እሺ እሺ